ጤና ይስጥልን በስትሬት ቤት ነው የምንረዳው።
አቤት የተከበሩ ሰላም ናችሁ?
ሰላም
አለን። እንትኑ በቴሌግራም አተላቀቀም የሆነ ቲኬት ተመላሽ አለ ለማየት ፈልጌ ነው።
እስቲ cashier ኮዱ ንገረኝ።
cashier ኡ ኮድ ሊነግሮት አዎ
አስራ አራት
እሺ፣ አስራ አራት ዜሮ ስምንት እሺ፣
ሰባ አምሳ
እሺ። አሁን ተለቋል። ካርቀው ግን ሶስት ጨዋታ ወድቆብሃል። ልወስድ ነው። እሺ፣ አራት ጨዋታ
አ አራት ጨዋታ ወድቆብሃል። ትኬቱ ወድቋል።
አራት ጨዋታ ወደቃ።
አዎ
አ እሺ እሺ።
በጣም ደውል። እናመሰግናለን። መልካም ቀን።
እሺ አመሰግናለሁ።